ሄሎ፣ ጤና ይስጥልኝ።
አቤት አቤት አቶ ደሳለኝ አቤት።
ከአሪፍ ፔ ነበር የምደውልዎት።
ኦኬ
እ አሁን ደውለው እ ሁለት መቶ ብር ዲፖዚት አድርገው በአምስት እንደነበርና እንዳልገባሉ ታሳውቀውን ነበር።
አዎ
አዎ፣ ስክሪን ሾቱን ማግኘት አልቻሉም። እሱን እየጠበቅን ነበረ።
እ ሱቆቼ ደጋ መክራት ጋር እየጻፍኩላቸው ነበር ዲሌት ያልኳቸው እንትኖችም እንደ ቴክስቶችም
transaction ኑን ያካሄዱት ከቴሌ ብር ሳይሆን ከ CBE ነው። ደንበኛችን CBE የላከሉት text ውስጥ እ ይፈልጉት ወይም ከ CBE ላይ ማውረድ ይችላሉ። ደረሰኙን
ካለ እሱን check አደርጋለሁ። በቴሌብር ወስዶኝ ነበር የከፈትኩት።
እሺ፣ ለማስተካከል እንዲረዳን እሱ ስለሚያስፈልገን ነው።
እስቲ ቆይ በቃ እንደዚያ ከሆነ ወደ እነሱ እንትን እላለሁ contact አደርጋቸዋለሁ።
እሺ፣ እሺ።